hello ሰላም ጤና ይስጥልን ቤት ቤት
ሄሎ
ሰላም ጤና ይስጥልን ቤት ቤት
የቦነስ ነበር ቅድም ደውዬልሽ።
OK እሺ cashier code ኧን አያት
አዎ ያዥ
ንገረኝ ረዥሙ ነው አ?
አይ ትንሹ cashier code የምትል ቁጥር ብቻ ያለች
ቁጥር ብቻ እም።
ዘጠና ስምንት ወይ ይሄ ደግሞ ይሄ ስንት ነው?
cashier code የምትል አገኛት ስምንት የሚሆን ቁጥር
የለም እንዳለኝም እሱ እሱ የለም
እሺ ወይ ቴሌግራም ትጠቀማለህ አ ቴሌግራም ላይ screenshot አድርገህ ትልክልኛለህ ወይ ረጅሙን ትኬት ID ውን
እሺ ስጽፍ እንዳንተሳት ታላቅ ታውቀዋለህ ቴሌግራማችንን
አ እሺ እዛ ላይ በቃ screenshot አድርገህ ላክልኝና አይልሃለሁ እሺ ፌቨን ብለህ ላክልኝ ሴቨን አዎ እሺ እሺ መልካም እሺ